Tanasını test Remaka.
ሌላው ሄሎ
አብሮ ይስጥልን።
ሄሎ፣
ሄሎ አይ ጥያቄ ምናምን ተጠይቃችሁ ምን አሉ?
ዱባይ የዱ- የዱባይ ሱ- የሳምንት
ድምፆን ከፍ ያደርጉታል? ይቅርታ እ?
ድ- ድምጿ እየተሰማኝ አይደል? ከፍ ያደርጉታል?
የእንትን ይሄ ጥያቄ ተጠይቀን okay አሀ እሺ። ሙሉ ስም ማን ልበል
አመር ካሊድ መሐመድ
ማን ልበል አመር ካሊድ መሐመድ አምር አምር እሺ እሺ። ኢቴስ የጥሪ ማዕከል ከሌላ የጥሪ ማዕከል በምን ይለያል?
እ
ቪዲዮውን አይተውታል በደንብ?
አ አይቷል እሺ። ኢቴስ የጥሪ ማዕከል ከሌላ የጥሪ ማዕከል በምን ይለያል?
በ በበረራ ወቅት እ፣ እኔ እንጃ
okay ወይ ይዩትና ይደውሉልን።
እሺ እሺ፣ እናመሰግናለን። እስከ አምስት እሺ